ጤና ይስጥልን ጉዳዬን ለፖሊስ ብገልጸው
ተመዝግቤ ነበር ግን ደውል ይዘን
አሀ፣ እኛ በምክንያቱ ተመዝግበዋል።
ተመዝግቤ ነበር። ያው ቀን ነገ እመጣለሁ ወይ ለማለት
ዮሴፍ ረጋሳ ነው አይደለ?
አ- ለመቼ ነበር ለመምጣት ቀጠሮ የያዙት?
ኧረ ቆየ በጣም አሀ፣ ምን ምን ስራዎችን ነው የሚሰሩት?
computer science computer science። እሺ፣ ስልክ ቁጥሮትን አስተላልፋለሁ። የእኛ ባለሙያ ትደውልሎታለች አሁን።